ጤና ይስጥልኝ። ሁሉ ስፖርት ባኮ መለብራት።
አሁን ደውዬ ነበር ከአምስት ደቂቃ በፊት።
እሺ አ
ምን ልርዳዎት? እሺ
ብር አስገብቼ ነበር በት እንትን ላክልኝ ቴሌግራም ላይ ልከዋል።
አዎ ልክ ያለው ማን ልበል? ስሞትን መድኃኒያ
መድኃኔ የቴሌግራም ስሞት ሜዳኔ ነው የሚለው
መዳራኩ
እ መዳ መዳራኩ
አሁን ነው የላኩት? አሁን አገኘሁት። አዎ አዎ ልክ ያለው ስልክ ቁጥር አላኩልንም፣ ሙሉ ስሞትን አላኩም።
okay ያስፈልጋል።
አዎ
እሺ አሁን እየላኩ ነው።
ስልክ ቁጥር የሚ- እ የሁሉ ስፖርት የሚጠቀሙበትን ስልክ ቁጥር ይላኩ፣ ሙሉ ስሞትን ይላኩና እናስተላልፍ።
ልክ ያለው አሁን አ- እዩ።
አይቼዋለሁ። ሙሉ ስሞትን ይላኩ።
እሱም ልክ ያለው
ቆይ አልገባም።
አሁን አሁን ገብቶልናል። እሺ አዎ።
እኛ እንመልስሎታለን ሲስተካከል። ተስተካክሏል ገብቶሎታል እንሎታለን። ይጠብቁ ቴሌግራም ላይ።
እስቲ normal ግን መች ነው የሚሆነው? ኖርማል ኖርማሉ መች እንደሚሆን እርግጠኛ አይደለንም። ሲስተካከል ይመለሳል ቶሎ። ለመመለስ እየጣርን ነው።
እሺ።
እሺ መልካም ቀን።